ሊቃውንት ወይኔ ማርያምዬ እናቴ እስቲ ቆይ ስንት ብር ሊልክልኝ ነው? አንድ ብር የሚል ሃምሳ ዘጠኝ አርባ ስምንት ሀያ ገንፍሎ ነው እንግዲህ እስክሪብቶም አለ። ቄስ ሃምሳ ዘጠኝ አርባ ስምንት አርባ ስምንት ሀያ አንድ አንድ ዘጠኝ